ጤና ይስጥልኝ ሰላም ነው። Hello አይሰማም?
ሰላም ነው ይሰማል።
ጤና ይስጥልኝ እና ይሰማል ወንድሜ።
እንትን ኳስ በልቼ ነበር አ- ትኬት ማለት ነው account ላይ እሺ
እ፣ ግን ብሩ አልገባልኝም። 24 ሰዓት ሆኖታል፣ ግን ብሩ እስካሁን አልገባልኝም።
ይገባላል። እሺ ትንሽ ጠብቀው። አንተ ብቻ አይደለም ወንድሜ።
ነው እሺ። አይ 24 ሰዓት ሆኖታል ብዬ ከሆነ 24 ሰዓት ከሆነ ይገባል ብዬ አዎ እ፣ ትንሽ ጠብቀው ይገባል።
እሺ እሺ